hello ጤና ይስጥልኝ።
ጤና ይስጥልን አብሮ ይስጥልን ነበር።
አለን እግዚአብሔር ይመስገን።
ስለ እንትኑ ለማወቅ ፈልጌ ነበረ።
ለምን ድራገር ለመረጃ hello
hello እሺ፣ ነበር ማወቅ ፈልጋለሁ እሺ። ወይ ይሰማል?
ስለምትሰሩት ስራ ነው እንዴት ነው የሚሰራው ምናምን?
እሺ ስድራ አጋር ላይ ነው።
አዎ
እሺ ቆይ አንድ ሰው ላገናኝሽ እና ታስረዳሽ።
ሄሎ
ወይ ሰላም ነው።
ሄሎ ሄሎ እግዚአብሔር ይመስገን እንዴት ነሽ?
አለን እግዚአብሔር ይመስገን።
እሺ ምን ልርዳሽ?
እ፣ ስለ እንትኑ ለማወቅ ፈልጌ ነው።
ስለ ድራገር አባል መሆን ፈልገሽ ነው?
አዎ
እሺ በድራገር በመጀመሪያ ሁለት እ፣ እንትኖች አሉ ሁለት ደረጃዎች አሉ። የመጀመሪያው ደረጃ ስልጠናውን ሳትወስጂ እኛ ጋር አባል ሆነሽ እኛ website ላይ የሚለቀቁትን እ፣ እቃዎች የማሻሻጥ ስራ ነው የምትሰሪው። የማሻሻጥ ስራ ስትሰሪ
ቆራረጠ አይሰማም። ሄሎ አይ ሄሎ